ጤና ይስጥልኝ ሚዲያ ኢትዮጵያ። ሰላም ነኝ። ዋኮ ብልት ነው
ኦክስጅን ፈልጌ
ኦክስጅን ለማስመዝገብ አዎ።
ደንበኞችን ቢጂአይ ዶትን ይንገሩ።
ምኑ ቁጥሩን?
የቤቱን የቢጂአይ አይዲ
ኦኬ። ዝናቡ
ናሉኝ ደንበኛ ዝናቡ ዝናቡ
ኮዱን አያውቁትም።
እ፣ ኮዱ አስራ ስምንት አምስት ሀምሳ አምስት ሀምሳ አምስት ሀምሳ አዎ። አስራ ስምንት አምስት ሀምሳ ብቻ ሲን ነምበር ይንገሩ ደንበኛ
ዜሮ ዜሮ ሀምሳ ሰባት ዜሮ ዜሮ ሀምሳ ሰባት ሰባ አምስት ሰባ አምስት ሀምሳ አምስት ሀምሳ አምስት ሀምሳ ሰባት ሰባት አሪፍ መስመር ላይ ገቡ። ደንበኛችን በዚህ SIM number ማግኘት ስላልፈ- ስላልቻልኩ ምናልባት ቁጥር የተመዘገበበት ሊነግሩ ይችላሉ።
ምኑን
መስመር ላይ ያሉ ደንበኛ አለ ነው
የተመዘገበበትን ስልክ ቁጥር ሊነግሩ ይችላሉ።
እ፣ እሺ አስራ ሁለት ዜሮ ዘጠኝ አስራ ሁለት ዜሮ ዘጠኝ አስራ ሁለት ሀያ ሀያ ሀያ ሰባት ሀያ ሰባት አርባ ስምንት አርባ
እምቢ አለኝ ሞክሬው ነበር አሁን
ደንበኛ መስመር ላይ ያሉ አለው ዝናቡ ባርና ሬስቶራንት አዎ ዝናቡ ባና ሬስቶራንት
ሌላ ጊዜ ሲሆነ ቢጂአይ ኮዶትን ልንገሩት።
እ፣ ምን ኮዱን እ፣ እሺ አስራ ሶስት
ያውቁታል።
ዛሬ የሆነ የእንትን ያስመዘገቡት አለ አስራ ሶስት ዜሮ አራት አይ ልነግሮት ነበረ ባያውቁት ሌላ ቁጥር ስለሰጠ አይደለም አይደለም ነገራችን ወደ አይደለም በዚህኛው እያለች ነው ራሱ እያለች
ሙሉ ስም ይንገሩ ይላል።
አስራ ሶስት ዜሮ አራት ሙሉ ስም ይንገሩ።
ሙሉ ስም አ፣
ያለውና ዝናቡ አንጋ
አንድ ቁጥር ትኬት ቁጥር ስለምሰጡት መ- መስመር ላይ ጠብቁ።
ወይ እንትን እያለች ነው
ሪዘርቭ ሲሊንደር አሉት እንዴ ደንበኛችን?
ወይ ሌላ ሪዘርቭ ሲሊንደር ሲነምበር አለ እንዴ አለ አዎ።
ሌላ ቅድር ሲሊንደር አሉት እሺ ሌላ ልንገርሽ ደንበኛችን ይቀጥል። ድምፅ ከኋላ ድምፅ ስላለ መልስ ይጠብሳለን።
እሺ ሁለት ዜሮ
ይቅርታ ደመኝ ሪዘርቭ ሌላ ተቀያሪ ስሊፐር አሉ ወይስ ጨርሰው ነው የደወሉ?
ተጨማሪ አለ ጨርሰው ነው እያለች ነው ተጨማሪ አለ ወይ ኦክሲጅን ኦክሲጅን ተጨማሪ አለ ወይ ሌላ አለ ወይ እያለቀ ነው አልቋል ማለት ነው በቃ ያለው
ደንበኛችን መስመር ላይ አሉ።
አለው ማሽን- ስለሆነ ስለሆነ ምናልባት ከማሽን ብልሽት ነው ጋዝ ጨርሰው እየደወሉ
ማሽኑም ተበላሽቶብኛል አሁን እና ኦክሲጅንም ጨርሻለሁኝ ማሽን ብልሽት ማለት መዝግቡ አዎ እና ኦክሲጅንም ደግሞ አልቋል ኦክሲጅን አልቋል።
አዎ ኦክሲጅኑን እየመዘገቡ ስለሆነ ምናልባት reserve ሌላ ጋዝ ከሌሎች check ለማድረግ ስለፈለኩ ነው የጠየኩት።
ሌላ አለ ግን እያለቀ ነው። እሱ እንትን ያለው የተደቀነው እያለቀ ብቻ ነው።
አሁን በደወሉበት ስልክ ላስመልሱለት ወይስ በአስራ ሁለት ቤት በአስራ ሁለት ቤቱ
አንድ ሄድ ቁጥር ስለምሰጡት አንዴ ጠብቁኝ እየመዘገብኩ ነው። ደንበኛችን መስመር ነው ያሉት።
አለው
በመንግስት ወደ ኤሌክትሮኒክስ የኤሌክትሮኒክስ ነገሮች
ምኑን ይህ አሁን ሶስት ቤት ቁጥር ይቀሰደረግ ስለሚያስገዛ
የምኑ የትኛውን ቁጥር ልንገርሽ?
ይቅርታ ደንበኛ ያሉበት ተጨማሪ ካሉበት ቦታ ሶስት ቤት ቁጥር ስላሉ በሽተርጋቢ ደንበኛ አዎ እየተቆራረጠ ነው፣ ግን ብዙም እየተሰማ አይደለም።
ቁጥር አይደለም የሚሰጡኝ። እኔ ትኬት ቁጥር ለጋዝ ምዝገባ የምዘገብበትን ትኬት ቁጥር ነው የምዘግቡት።
እሺ እ፣ ልያዝ።
አንድ ሺ
እሺ አንድ ሺ ዘጠና ሶስት ዘጠና ሶስት ዘጠና ሶስት
ደንበኛ ስልክ አስር ዘጠና ሶስት አንድ ሺ ዘጠና ሶስት አዎ አስር ዘጠና ሶስት ማለት ነው። ዜሮ ሳይሆን አስር ዘጠና ሶስት Okay። እሺ አስር ዘጠና ሶስት
ይህ አሁን የሰጠሁት ደግሞ ምናልባት እንደው ከ- ከሶስት ቀን
እየተቆራረጠ ነው፣ ግን ይመጣሉና እሺ
ሌላ መረዳት ነገር አለ?
ባካቸር ሰና ማለት ነው።